ስጠልኝ ደስታ ቤት
እነሱንም
አብሮ ይስጠልን ነበር። ሄሎ ሄሎ፣
በፊት ይቅርታ እንዴ አይሰማም።
ሄሎ እሺ፣ አሁን ይሰማል።
እንትን ሁለት ቀን በፊት ሶስት ቀን በፊት እንትን መቶ ብር ይሳል እንትን እሱ ብር ወደ ዲ- ዲፖዚት አድርገህ ዲፖዚት ነው ያደረከው?
ዲፖዚት አድርገህ እኔ ሲቲ ብር እና ቤት አልገባም።
ኦኬ እ፣ ሜሴጅ ተልኮልህ ነበር።
ሚሲት
እሱ- እሱን ሜሴጅ ማለት ነው። እሱ አዎ።
ሜሴጅ በቴሌግራም እ፣ ቻናል በቴሌግራም አካውንታችን ትልክልናለህ ማለት ነው። ስክሪንሻት አድርገህ ሪፖርት ሪፖርት መ- የመቶ ብሩን እ፣ message አለ አይደል የተላከውን እሱ message screenshot አድርግና በቴሌግራም ትልክልናለህ። እኛ ደግሞ ሪፖርት እናደርግልሃለን ማለት ነው እንዲስተካከል።